ስምንት ጤና ይስጥልኝ
ይሰማል?
አሁን ይሰማል። አባት ምን ላጣሁት?
እንትን ፈልግ ካሪና መኪና ፈልጌ ነበር። በባንክ ነበር የፈለኩት እና ምን ያህል ነው cash ቀን የሚጠበቀው?
ካሪና አሁን ላይ የለችንም አባት።
እ?
ካሪና አሁን ላይ የለችንም።
እሺ
ሌሎች መኪኖች ግን አሉ።
ምን ለምሳሌ
እስከ ስንት ነው የሚከሰሱት?
እ፣ cash cash እስከ አምስት
አምስት መቶ ሺህ ብር አ
አምስት መቶ ሺህ ብር የለንም፣ ግን እስከ አንድ ሚሊዮን የሆነ አለን። ሙሉ ክፍያው
ሙሉ
ሙሉ ክፍያው እስከ አንድ ሚሊዮን የሆነ አለን።
ምንድን ሪፋን ነው?
አምስት ምንድን ነው?
ሀያ
አይ እሱን አልፈልግም።
እ፣ ወይም ደግሞ እም፣ ሚኒባስ የምትባለው የለችም ሁለት ሺህ አስሯ እሺ እሱ አለችን። አን ሁለት ሺህ አስር ናት። አንድ ሚሊዮን ሲልቨር ከለር አለን።
ኦኬ እንትን ወይ መዝግብኝና ሲኖር ምናምን እንትን አሳውቂኝ።
በቃ እሺ፣ እንደዛ ከሆነ ደውልልዎታለሁ።
እሺ ማን ልበል ስሞት ነው?
ኤርሚያስ
እሺ፣ አቶ ኤርሚያስ ደውልልዎታለሁ። በቃ ስለደወሉም አመሰግናለሁ።